ይጠቃልናል። Tiger Transport Tiger Transport ተሰማዕከ Tiger Transport ማን ብለሽ ነው የደወልሽው? እናት ተሳስተሻል፣ ስልክ ተሳስተሻል። እናቴ ስልክ ተሳስተሻል።
እንዴት
ተሳስተሻልማ፣ ተሳስተሻል በቃ